ጤና ይስጥልኝ ከቢጃይ ነበር የምደውለው።
አብሮ ይስጥልን። ሰላም እሺ TIN number ኡትን እንዲነግሩኝ ነበረ በድጋሚ እንዲነግሩኝ። እሺ
draft የሚወርድበት ነው።
አዎ
አስራ ዘጠኝ
አስራ ዘጠኝ
አዎ እሺ
ሀያ ዘጠኝ ሀያ ዘጠኝ አንድ
አንድ አዎ አስራ ዘጠኝ ሀያ እዚህ ዘጠኝ ነው? ይሄ ነው አዎ
ዜሮ ዜሮ አስራ ዘጠኝ ሀያ ዘጠኝ አንድ
ዜሮ ዜሮ ሞሽ ዜሮ ዘጠኝ
ዜሮ ዘጠኝ እሺ
ዜሮ ዜሮ አስራ ዘጠኝ ስልሳ ዘጠኝ ነው ያው እሱ
እሱን አይደለም TIN TIN number ይሄ አይደለም ግብር የሚከፍሉበትን ይንገሩኝ መስመር ላይ ነው ደንበኛችን አዎ እየፈለኩ ነው። እስቲ ጋር እንዲያወጥቼ ልደውልልህ ወዲህ
እሺ ይቻላል